ምልደው
ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ ብር አስገብቼ እንትን withdraw አድርጌ ግን እንትን አላ ቀንሶት ብቻ አድርጎታል።
አልገባለትም።
እ
እሺ፣ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
እ እ ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
በምን በምን በምን እንትን text ም አልገባለች history ላይ ያልገባለትን ፎቶ ያነሱና አይ በቴሌግራም አይደለም፣ ይልኩልን።
ከእንትን እኮ ነው ከእንትን ነው ከራሱ ከዚህ ከሁሉ ስፖርት ላይ ወደ ገባኝ።
ቴሌብር ነበር። አ፣ እኔ የምለው text ከሁለት አልገባለኝማ።
ፎቶ ላይ ነው። ከ transaction history ላይ ነው ያልኩት እኔ text አይደለም።
okay እሺ እሺ።
ቁጥር ያዙኛ እኔ ቴሌግራም
አ፣ በምን አ፣ እሺ፣ ዜሮ ዘጠኝ ሰባ ስምንት
ቆይ አንዴ እሺ፣ ጠብቂ። ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት እሺ እሺ